ሄሎ ሄሎ ጣና አይደለኝ? ሄሎ ጤና ይስጥልኝ።
ጤና ይስጥልኝ። አክሱማይት ራይድ ነው።
ልጠይቅሽ ነበረ መቀሌ branch አላችሁ? ሊሞዚን ፈልገን ነበረ ለቅዳሜ።
ለቅዳሜ?
አዎ ለሰርግ።
አዎ እ አለን።
እሺ እ ስንት እንደሚከራይ ትነግሪኛለሽ? መቀሌ ነን እኛ እኛ እኮ ያህል Okay።
ባል ታውቂያለሽ?
አክሱማይት ride ነው እህቴ።
አክሱማይት ride ነው።
አዎ
እሺ እሺ፣ ስንት ነው ምንድን ነው የፈለግሽው እህቴ?
ሊሞዚን?
እ
Limousine limousine የሰርግ
Okay ride ብቻ ነው የሚሰሩት።
ኦ ride ብቻ ነው የምትሰሩት?
አዎ
ኦ ይቅርታ፣ እሺ maybe ተሳስተን ይሆናል። እናም No በቃ፣ እሺ፣ ችግር የለውም ችግር የለውም። መልካም ቀን ይሁን።
እሺ፣ እሺ፣ ላንቺ፣ እሺ